ቤስት ቤት
ሄሎ ጤና ይስጥልን። ቤስት ቤት ሰላም ነው።
ሰላም።
እንደው የሆነ ትኬት ተበልቶ ነበርና አንዱ ነጭ ሆኖ አለቅልኝ አለ።
ነጭ ሆኖ አለቅልኝ አለ።
አዎ እስቲ ንገረኝ cashier ኮድህን።
አስር ሀያ ስምንት እሺ
ዜሮ ሰማንያ ሀምሳ ዘጠኝ
እሺ አንድ postponed የሆነ ጨዋታ አለ።
አዎ ስለዚህ 24 ሰዓት መጠበቅ ነው ያለብህ። እሺ ጨዋታው እስኪካሄድ ወይም ደግሞ ካልተካሄደ void ይሆናል። እሺ ስለ ስለደወልክ እናመሰግናለን። መልካም ቀን።